hello
hello ጤና ይስጥልኝ።
እግዚአብሔር ጤና ይስጥልኝ። ደህና አደራችሁ?
እግዚአብሔር ይመስገን።
ቦታ ለመያዝ ነበረ።
ለ stand-up comedy ው ነው።
አዎ ለእሼቱ።
እሺ፣ እሺ፣ ይቻላል።
እሺ ምን ምን ምን ያስፈልገኛል?
እሺ፣ ስሞትን ይንገሩኝ።
ቢልሴ
እ ቢልሴ
ቢሊሴ።
አዎ
እሺ፣ ቢሊሴማ።
ቢልሴ በድሌ
እሺ፣ የት ነው ሰፈሮት?
አዋሬ በቃ ሲምሲ በሰዓቱ ይምጡ ይባለታ።
መቼ?
እ ቅዳሜ አስራ ሁለት ሰዓት ነው የሚጀምረው። እርሱ አስራ አንድ ሰዓት ይድረሱ።
አስራ አንድ ሰዓት ልምጣ።
አዎ
እሺ የሚከፈል ነገር አለ?
አዎ፣ መግቢያ አራት መቶ ብር ነው።
እሺ እሺ፣
እሺ፣ ሰላም ዋሉ።
እሺ፣ ሰላም